ሄሎ ጤና ይስጥልን ቤተሰብ ቤት ራሄል ነኝ። በኩል ምን ልርዳው? ሄሎ
አይ ሲስተር አቤት ጤና ይስጥልኝ።
ትላንትና ማታ ክዋስ አሸነፈ ቤት
ምን አሸንፌ
ግን አልገባም።
ዊዝድሮ ነው። እሺ በዚህ ቁጥር ነው። እሺ አንዴ፣ እሺ መስመር ላይ ጠብቀኝ። ስንት ብር ነበር? ይቅርታ
አምስት መቶ ነበረ። አምሳ ብር ቴሌ ብር ገባ። ምን በስቲ ቤት ዛሬ ነው
ትላንትና ማታ እሺ አራት መቶ ሀምሳ ብር ነው አይደለ? ወደ መሐመድ አቢብ
መሐመድ አቢብ እስማኤል እሺ process ላይ ነው። ለቻፓ አሳውቅላለሁ። እሺ ትንሽ ጠብቀን። እሺ እሺ፣ መልካም ቀን።